ሄሎ
ሄሎ
ሄሎ፣ ጤና ይስጥልህ።
ጤና
ፋሪስ ነካ
እ ፋሪስ ከውዳ vehicle manufacturing ነበር የምደውልልክ።
ሄሎ ሄሎ፣ አይሰማም?
ይሰማል። ማን ነበር?
ከውዳ vehicle manufacturing ነበር የምደውልልክ።
ከኦዳ አዎ፣ እም፣
okay። ባለፈው አውርቼክ ነበር።
ደውዬ አዎ፣ አዎ፣ እ፣ እንትን የሬድን ሄሎ፣ ሄሎ
አይሰማም?
እ
የድሬዳዋ አዎ፣ እዛ እጄ ነበር።
እሺ፣ ምን አደረክ?
ከዚህ- እሱ ልጠይቅክ ነው።
ዋ- አዎ፣ ዋጋው በጣም ውድ ነው። እንትኗን ባጃጇ ማለት ነው።
እሺ፣ በ- በጣም ውድ ነው።
እን- እኛ በኮሌጅ ነው የምፈልገው እቃው ማለት ነው።
አዎ፣ በብዛት ሞተሩን እንፈልጋለን። አ- አንድ ባጃጅ sample ና እም፣ አሁን አው- automotive ታውቃለህ አይደለ? የኮሌጅ ውስጥ አዎ፣
አ፣ ወደ ወደዚህ ነው የሚፈልጉት ለ- ስልጠና ላይ ማለት ነው።
አዎ፣
አ፣ ስለዚህ አ፣ ሞተሩን አለ አይደለ? ሞተሩን በ- ለብቻ
okay።
ዲ- ዲናሞ ምን ማለት ዲ- አዎ።
ዲናሞ ማለት ነው።
አም፣ እሱን በብዛት እንፈልጋለን ብለን ኮሌጅ ማለት ነው።
አዎ፣
እሺ በቃ ፐርፎርማን አ፣ ጻፍና ስጥኝ ይላል አህመድ ማለት ነው።
አዎ፣ ከዛ ይሄን ጻፍን እ- እንጨርሳለን አ፣ እንትኑ ማለት ነው እቃ አንዴ አንዴ ማለት ነው በ- እሺ፣ በ- በፍሬ ጨርሰን አዎ፣ ወደዛ እላካለን ብለን አ፣ አብረን አ፣ እንትን አድርገን ገና ነው አ፣ እንጨርሳለን። ከሰ- ሲጨርስ ደውላለሁ።
እሺ። አሁን እ፣ እንትን አስገቡ ብሏቸዋል ማለት ነው።
አዎ መጽሑፍ አስገቡ ነው ያላችሁ።
አዎ እነሱ አዎ፣ አዎ ስለዚህ ለዚ- በዋጋ ተስማምታችኋል ማለት ነው።
ዋጋው ለባጃጅ ውድ ነው። አንድ ሚሊዮን እ፣ ስምንት ምናምን አለ። ስምንት ማ- ስለዚህ የሞተሩን ብቻ ልትወስዱ ነው ያሰባችሁት?
አዎ አንድ sample ባጃጅ እና አዎ፣ በሞተሩን በብዛት
okay፣ እሺ፣ ለስልጠና ለልጆች ማለት ነው።
አዎ።
ስለዚህ ለብቻ ለብቻ ሞተሩን አለ እናንተ ጋር አይ እነሱ ናቸው የሚሸጡላችሁ።
አንድ ናቸው እናንተ አዎ፣ እኛ ነው ለእነሱ እንትን እናስረክባለን፣ እነሱ ናቸው የሚሸጡት።
አለ እነሱ ጋር አለ ሞተር ለብቻ ዲናሞ ምናምን መለዋወጫ አለ። አዎ፣ እስቲ በቃ ስለዚህ እሱም ማ- አ- አስር ፍሬ ምናምን
እኔ እንጃ ሊኖራቸው ይችላል።
ካለ እም፣ ጻፈን እንጠይቃለን።
አዎ፣ ጠይቋቸውና ከዛ ያላቸውን ያስረክቧቸዋል።
እሺ እሺ thank እናወስዳለን።
እ፣ እና ያው እንትን ከከፈላችሁ የከፈላችሁበትን ፎቶ አንስታችሁ ላኩልኝ። እሺ፣ እሺ እሺ እሺ። መልካም ቀን።
ላካ- ስልክ ላካለሁ ያለካ እዚህ ላይ እ?
ይሄኛው ስልክ ሳይሆን ሌላኛው ስልክ ቴሌግራም ላይ ቴሌግራም ስልክን እ፣ የአንቺ ስልክ ና አ
እሺ እሱን ላክልኝ እዚህ፣ እ፣ በዚህ ስልክ እሺ፣ ልክላለሁ።
እሺ ስምና መልካም።
እ፣ ስልክ ቁጥር እሺ፣ ልክላለሁ።
እሺ thank እሺ፣ መልካም ቀን።
እሺ